የቅንጣት አምቡላንስ መለዳ
ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን።
ከኮሪያ ሆስፒታል አዎ ወደ አብዘን ስትሮክ ሴንተር ከኮሪያ ወዴት
አብዘን አብዘን አግዘን ኮሚኒኬት አድርጋችኋል? እዛ ኮሚቴት አድርገናል። እናንተ ብቻ ቶሎ ኑልን።
የፔሸንቱን ስም ትነግርኝ? የኔ እናት ካሳ ካሳማ ካሳይ ካሳማ ማለት እ? ካ- ካሳ ካሀሰ ከሀሰማ ካ- ካሀሰ ተኬ ከሀሰ ተኬ የስ ኦክሲጅን ይጠቀማሉ?
ኦክሲጅን ላይ ይጠቀሙ ማለት አይ አይጠቀሙ።
ምንድን ነው ህመማቸው የኔ እናት?
ስትሮክ ነው እናቴ።
እሺ ስትሮክ ነው። እሺ አዎ።
ኦክሲጅን ግን አይጠቀምም።
አይጠቀሙም። ኢንኬስ ይዘሽ ነይ ካስፈለገ።
እሺ የአገልግሎት ክፍያ ሁለት ሺ ስድስት መቶ ሀምሳ ብር ነው።
ችግር የለም ብሮሽ እናውቃለን።
ስ- የስልክ ልሰጥ ልውሰድ? ይነግሩኛል ስልክ ቁጥሮትን እሺ የታካሚውን ቤተሰብ
ዜሮ ዘጠኝ አስራ አንድ አስራ አንድ
ሀያ እሺ ዘጠና ዘጠኝ ሰላሳ ሁለት ይሄ የደወሉበት ይሄ አሁን የደወል እሺ ነበር።
እሺ እሺ ስንት ሰዓት ከስንት ደቂቃ በኋላ ትደርሱልናል?
አሁን እልካለሁ። አንድ ጊዜ አግዘን ማሳወቅ ስላለብኝ ነው። ታካሚውን ይዤ ስወጣ ለ admission ነው የሚሄደው አይደለ? እዛ ለመተኛ Yes, አዎ አዎ።
በቃ አንድ ጊዜ እዛ ኮ- ለደውልና አሁን ሁኑ እልካለሁ።
እሺ thank you።
እሺ፣ ቦታ እሺ፣ የት ነው?
መገናኛ ነው እኛ ያለ ነው።
በቃ ይመጣሉ። thank you።
እሺ የኔ እናት እሺ